ጤና ይስጥልን የሎቪዛ ሊዲያ ነኝ። ባኮት ማየት የጉዞ መረጃ እንስጦት።
ሌላው እንትን ነበረ ወደ አሜሪካ እንደዚህ process ለማድረግ ፈልጌ እሺ በ visiting ማለት ነው።
እሺ
ምን ምንድን ነው የሚያስፈልገው ማለት እሱ- ከዛ የሚላከውን ነገር ምንድን ነው? ከዚህ እንደዚህ information ለማግኘት ፈልጌ ነው።
እሺ እዛ ሀገር ሰው አለዎት?
አለኝ። አዎ።
እሺ እንደዛ ከሆነ invitation ይላክሉት እና እሺ።
በዚህ በዚህ ምክንያት የሆነ reason አቅርቦ አዎ።
እኔ ጋ እንድ- እኔ ጋ እንዲመጡ ፈልጋለሁ እኔ ጋ ነው የሚያርፉት